ሄሎ ሄሎ ጤና ይስጥልኝ።
እንትን ስልኝ
ከችፕሎት
እ እ ከ ChipChip ነበረ የምንደውልሎት እሺ ስለ service አችን ያለውትን አስተያየት ለመቀበል ነበር የደወልነው
እ እሺ እና እ እስካሁን order አድርገው ጥሩ product ነው የደረሱት።
እስካሁን አዎ
እሺ በ service አችንስ ደስተኛ ኖት? እ ረክተዋል?
እ አዎ ደስተኛ ነኝ ግን ሀሳብ መስጠት ከተቻለ መስጠት አዎ ይቻላል። አዎ
አይ አንድ ቦታ ላይ ሆኖ ምናልባት እ የተለያዩ item ሲሆኑ ከእኛ angle ሳይሆን ለእናንተም ጭምር ዛሬ የሆነ ነገር ይመጣና እም፣ ነገ ደግሞ ሌላ ይመጣል። አንድ ላይ compile ተደርጎ መምጣት የሚችል ቢሆን transport cost save ታደርጋላችሁ።
okay ምናልባት delivery እነሱ late ሊሰጥ- ባይሆንና delivery በተባለበት ሰዓት ሙሉ product ቢመጣ አዎ።
ነው የሚለው።
ቢመጣ ሳይበታተን okay።
አንድ ላይ ቢመጣ okay ምናምን እሱ ቢስተካከል ነው። ከዛ በተረፈ ቆንጆ ነው።
እሺ፣ እሺ እናስተካክላለን። order ያድርጉ። እሺ እናመሰግናለን። መልካም እሺ፣ ቀን።
እናመሰግናለን። አሜን። እሺ፣ ጨርሽ።